ကန်လည်းရှိဟိုလောင်ချမ်းလည်းငင်တောက်ကန်လည်းရှိဟိုရမြမငင်အန္တမဝတ်တိရှိ Canny belai and I'm a crazy Yo stands a guy Tao can let she who Tao can let she who Cause what taking that Tao can let she who Belai and I'm a water Tao can let she who What taking that ጊዜው እንደ ነፋስ ይሄዳል አብረን ብዙ ጊዜ ሆነናል ሳቄም ሆኖ ሳቅሽ ህመሜም ህመምሽ ይገባሻል ብዙም ሳልልሽ መሳቅ ነው ሁል ቀን በሀሳብ እንኳን አናውቅም ርቀን ሳላውቀው ወድጀሽ ልቤ ካንቺ ቢቀር ነገሩ መዞሩን እንዴት ብዬ ልንገር ዴ በላ እንዴ ዴ አጠፋው እንዴ ወድጄ አቅሌን አጣው እንዴ ማይነካ ነካው እንዴ ከቃል ወጣው እንዴ ልነግርሽ ብዬ ከሆዴ ልነግርሽ ብዬ የልቤን መስመር ማለፌን የውስጤን እሳት ሚስጥሬን አጣሽ መሰለኝ ጨነቀኝ ጓደኝነትሽ እየያዘኝ ፍርሃት አፈዘዛኝ አጠገብሽ እያለ አይንሽን በአይን እያየ በልቤህን አስባለሁ ግን ታውቂያለሽ ይሆን ላንቺ ያለኝ ታውቂያለሽ ይሆን የሚያመኝን እንደምወድሽ ከኔ በላይ እንደማፈቅርሽ የውስጤን ስቃይ ታውቂያለሽ ይሁን በላይ እንደምወድሽ ታውቂያለሽ ይሁን ከጓደኝነት ታውቂያለሽ ይሁን በላይ እንደምወድሽ ታውቂያለሽ ይሁን ከጓደኝነትሽ ልቤን ብታዩ ተመኘው ልቤን ብታዩ ውስጤን ብታዩ ብነግርሽ ውስጤን ብታዩ ክራሩን ክራሩን ሜሪ ያራመደችው ፍቅር ያለ ቦታው አባምን ያለችው የአባምኔ አይመርጥም ጓደኛ እንዳታስቢኛ Yeah, እንደ ጆቢራ ክንፉን እንዳደገደገው uh, እንደ መጀገን ደሞ ልቤን እያረገው ዛሬ ልነግርሽ ጓ ብያገኝሽና ቤቴ መለሳለሁ ሳስቅሽ ውልና ደም በሚለው መውደድ ለየቅል ነው አንዳንዴም እንዲህ ነው ፍቅር መላመድ ነው ኧረ እንዴት ለሚለን አገር ጉ ይበለን ከቶ እንዴት ይሆናል ፍቅር ሊያስኮንነን ብቻ እንጂ እሺ በይ እንጂ ብቻ እንጂ ማንም ሰው እንደኔ አያውቅም ስለ አንቺ ታውቂያለሽ ይሆን ላንቺ ያለኝ ታውቂያለሽ ይሆን የሚያመኝን ታውቂያለሽ ይሁን ታውቂያለሽ ይሁን የውስጤን ስቃይ ያራፍናንጆ አፒታጊና